ይስጥልኝ አለች። ረዴት ባንኩ የምንደርደው
አድርገን ነበረ ከአምስት ቀን ከስድስት ቀን በፊት ዲት ያልተደረገ እና ዛሬም ሲስተም ነው ችግር ነው።
እሺ ደንበኛችን በዚህ ስልክ ነው የተመዘገቡት።
አሁን ስልክ ነው እሺ ደንበኛችን ሙሉ ስሞትን ልውሰድ።
ወንድሰው ወንድሰው
ማን አሉኝ?
ወንድሰው ወንድሰው
ይቅርታ ደንበኛችን የተቆራረጠ ነው።
ወንድሰው ወንድሰው hello hello አይሰማም